ጤና ይስጥልኝ ስሜ ባኮስ ዳዊት
ከሁሉ ስፖርት ወደ ጫልቴ ዩኒቨርሲቲ ሄደው ብር ተጠይቆ ነበር እና አልመለሱልኝም።
ከሁሉ ስፖርት ወደ ቴሌ ብር አዎ ወደ ቴሌ ብር ተጠይቄ ነበር አልገባኝም ሶስት ቀን ሆነው።
withdraw ላይ ሞክረዋል ሶስት ቀን አዎ ነው ዊዝድሮ ያለኝ ላይ አዎ ከትላንት ማታ ነው
እሺ
እና ስሞትን ይንገሩኝ ሙሉ ስሞትን ይንገሩኝ የቴሌ ብሩን ስም ብለሽ አዎ ያሲን አብደላ
ያሉ ይመስለኛል እሺ ብሩ የመጣው ስንት ነው አንድ አንድ መቶ
እሺ ያችን አሁን ቀጥዬ የምሰጡት ስልክ ቁጥር ይሄንን አለመቱን የሚያሳዩ message screenshot አድርገው ይልኩልኛል ቴሌግራም ላይ ዜሮ ዘጠኝ ሁለት
ዜሮ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ ሀምሳ አምስት
እሺ ዜሮ ዘጠና ሁለት አስራ ሶስት እህ አስራ ሶስት ዘጠና አንድ አስራ ዜሮ ሀምሳ አምስት አስራ ሶስት አንድ አስራ አምስት
አዎ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ
እሺ እሺ ያችን ስልክ ቁጥር በዚህ አሁኑበት ነው አዎ አዎ
እሺ ስለ ደህና አመሰግናለሁ ሌላ መረዳው ነገር አለ የለም ኧረ ያስገቡልኝ እሺ ቀጥሎ ከሁሉም ጽሑፍ በኋላ ሴቶች ያስቀምጡ ስለደውሉ አመሰግናለሁ እሺ